ጤና ይስጥልኝ ጉዳይ አልማዝ እባላለሁ። እባክዎ ምን ልርዳው?
application ኡን ለማስጀመር ብዬ verification code አይልክልኝም።
እ ባለሙያ ኖት ወይስ ቀጣሪ?
አይ ቀጣሪ ነው።
እሺ አ ስልክዎት iPhone ነው?
አዎ ስልክዎት iPhone ከሆነ VPN አብርተው ይሞክሩት። እ ባለሙያ ፈልገው ከሆነ ግን መረጃውን አሁን ልቀበልዎት?
እሺ እ ቆይ እሺ ልይና application ኡ ላይ እንትን አደርጋለሁ ብዬ እሺ እሺ ይሞክሩት እዛው ላይ ነው። እሺ እሺ እሺ መልካም ቀን።